Hello
ሰላም ጤና ይስጥልኝ።
እንዴት ናችሁ?
እግዚአብሔር ይመስገን ሰላም ነዎት?
አልመረም በጣም ነው የማደንቃችሁ።
እሺ እናመሰግናለን።
እ- እሺ እንትን ቴሌግራም ላይ ላክልኝ ብለው ልኬላት ነበረ፣ ግን እስካሁን double click አላሳየኝ
ምን ነበር አባቴ?
አላያት እንደ ድንቅ ልጆች ደቁ ጠቁ ነው
ሊንክ ነው ወይስ እ፣ ምንድን ነው?
እ- እ- በሊንክ ነው ወይስ አድራሻውን የሉም ታውቃለህ?
አይ በቲክቶክ ነው ማውቃት ማስታወቂያ ይቺ እሸቱ የሰሩን አይቼ ነበረ ቲክቶክ ላይ ስናገኝ ሊንካቸውን ላኩልኝ የሚል ማለት ነው።
እሺ በሊንክ እነሱ ከሆነ አይቼ ነበር ልታውቃት ይላል።
በቴሌግራም እንደ ላኩልኝ።
እኮ ልኬያታለሁ አላያችሁም። ሌላ ተጨማሪ መልዕክት እናየዋለን።
ፈልጋለሁ።
አንድ ሰው አንድ መላክ ብቻ ነው የሚችለው
ከአንድ በላይ ይቻል
አይቻልም።
ምን ይሄ በጣም እናመሰግናለን። ምናምን አባ
ይሄኛውን አላያችሁም። እንደዛ ትንሽ ቆየ ከላ እሺ እናየዋለን እናየዋለን። ይቅርታ እሺ እሺ